ሄሎ ጤና ይስጥልኝ። ቀስተዳኝ ከስፔስ ምንድን ነው?
ሰላም እሺ ዴ ሰላም እንደው
ትናንትና የደውል ነው እንትና ወስድሮ አርግቼ እስካሁን አልገባም ብሩ ትናንትና ደውለ ስንት ብር ነው?
ደውለ ሰባት መቶ ነው
በስልክ ቁጥር ነው።
የስልክ ቁጥር አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ ሄሎ እሺ፣ ለሳንቲም ያሳውቀናል። ይገባሎታል። process ላይ ነው።
እ?
ለ SantimPay ያሳውቀናል። በ SantimPay አይደል withdraw ያደረጉት ብዙ ትራንዛክሽኖች። ፕሮ- ሄሎ
ሄሎ ምን አለሽ እሺ፣ አሳውቀናል። ይገባሎታል። ይጠብቁ።
እሺ ልጠብቃ አዎ አዎ፣ ፕሮሰስ ላይ ነው።
እሺ እሺ፣ መልካም እሺ፣ እሺ።